ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው
ብር ለማውጣት ፈልጌ ነበር እና screenshot አድርገህ ላክ ተብዬ የሆነ አላወጣም እያለኝ እስቲ የማይወጣበትን screenshot አድርገህ ላክ ተብዬ ልኬ ነበር። አላያችሁትም? እስካሁን?
በዚህኛው ስልክ ነው አዎ በዚህኛው አይደለም ብቻ አድርጌዋለሁ። ቴሌግራም ላይ ሀምሳ አንድ ወይ ቤት ቴሌግራም ቁጥሮትን እንገሩኝ። በዚህኛው አሁን በደወልበት ነው።
አይ አይደለም ሌላ ነው።
የት- እሺ የቴሌግራም ቁጥሮትን እንገሩኝ።
ሀምሳ አንድ
ሀምሳ አንድ ዜሮ ዘጠኝ ሀያ ሀያ ሰማንያ ስምንት አርባ ሶስት እኮ አሁን የደወሉበት እኮ እሱ ነው።
ነው እንዴ? እሺ ይቅር በይ።
አርባ ብር እኮ ነው እያወጡ ያሉት። ከመቶ ብር አይቻልም። ታዲያ?
ጀምሮ ነው ማውጣት የሚችሉት።
Okay እሺ